Hello ጤና ይስጥልኝ።
አመስጥልን ምን ልታዘዝ? ቴሌቪዥን ነው ይሄ። ምን ልርዳው? ምን አሉኝ?
እዚህ ጥያቄ እንትን
message ገብቶሎት ነው?
አላ-
ቴሌቪዥን እ፣ game ነው የገባሎት message። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
እሺ
ከዛ ሰባት ቁጥር ይጫኑና አማርኛ ያደርጉታል።
እሺ ሶስት ቁጥር ለመጫወት የሚለውን ይመርጣሉ። ጥያቄና መልስና እድሉን ይሞክሩ የሚል ይመጣል። ሄሎ Hello ህያቱማ እሺ። ስለዚህ ጥያቄና መልስ ከሁለት ብር ጀምሮ ትኬት አለ። ትኬት ይዙና ይጠቀሙ። ኮይን ማለት